Hello ጤና ይስጥልን ቤተሰቤ
ጤና ይስጥልኝ።
ሰላም አለን አለን።
ምን ልርዳክ?
withdraw ያረኩት ብር ነበረ እሺ
አልገባልኝም እስካሁን።
ዛሬ ነው
አይ ሀያ አራት ሰዓት ሞላው ትላንት ሌሊት ላይ።
እሺ በዚህ በደወልክበት ቁጥር ነው?
አዎ እሺ አንዴ መስመር ላይ ጠብቀኝ check ላድርግልህ።
እሺ
ስንት ብር ነበረ? ይቅርታ እ ሰባት ሺህ
ሰባት ሺህ አንድ ላይ ነው ያለው።
እ እ አንድ ላይ ነው ሰባት ሺህ አዎ አንድ ላይ ነው። አዎ
Exact ቀኑ ትናንት ነው ያልከኝ አይደል?
እ አዎ ሀያ አራት ሰዓት ሆነው መሰለኝ ሌሊት ላይ ነው ከትላንት።
Okay
እ
እሺ check ላድርግ አንዴ መስመር ላይ እሺ። ይቅርታ እሺ እሺ እሺ እናት ችግር የለም።
ሀያ አንድ ዜሮ ሶስት
ዜሮ ዜሮ ስልሳ አራት